ጤና ይስጥልን ቢስክሌት ረዴት ነኝ ምን ልርዳዎ
እንትን የሆነ ጥቂት ነበርን
እ?
postponed የሆነ ነው እና እንዴት ነበር?
እሺ
እ?
postponed ከሆነ ሀያ አራት ሰዓት ትጠብቅና ነው የሚለቀቀው
ማለት ሀያ አራት ሰዓት እስከመቼ ጨዋታው በተጀመረበት በሀያ አራት ሰዓት ማለት ነው
ጨዋታው ተጀምሮ
ማለት አሁን የጨዋታ ሰዓት አሁን ለምሳሌ አራት ሰዓት ከሆነ እስከ ነገ አራት ሰዓት ድረስ ነው የምጠብቀው
አይደለም እ?
ከዛ በፊት አይለቀቅም
ከዛ በፊት አይለቀቅም
እሺ እሺ